ሄሎ
ምኑን ነው የማታናግረኝ? ዘጋችብኝ። ማንዴ አይሰማኝም ብላ ነው።
ሄሎ
አቤት አቤት፣
አረ ይሰማል በደንብ
እሺ፣ ስልክ ይዛለች። አሁን text ገብቶልና ግን አላዘዙም እያለች ነው።
ቆሻ ሄሎ።
አንድ ጊዜ ወይ ሽቋ አንዴ በላት።
እሺ እሺ
ምንም እዚህ ጋር ደግሞ ጠብቀኝ እሺ